ሄሎ ሰላም ሰላም ነው እንዴ?
ጤና ይስጥልን ቤት ቤት ሰላም ነው ሰላም ነው።
አለን። ካስራ ሴልን እሺ እንትን አትሰራም። እቺ የዋር ቤት አይዲ የምትለው ምና ነው?
ምንድን ነው የሚለ ምንም አይልም። እስካን አታደርግም። ቼክ የምናደርግባት ልች አይደለ? ቤት አይዲ የምትለዋ ማለት ነው። ቼክ የምናደርግበት ትኬት ምናምን ሲመጣ እስካን አድርገን ቼክ የምናደርግበት እንትን አይሰራም።
እሺ አንዴ ጠብቀኝ።
check አድርጉት።
hello አቤት አቤት።
AnyDesk ልክልኝ ሱራፌል።
እሺ እሺ። ስካይፕ ላይ ልክልሽ።
እሺ እሺ